ጤና ይስጥልኝ።
hello ጤና ይስጥልኝ። እ ፋ ይኖራል
አሁን ከመጡ አለ
እ እ አሁን ከመጡ እንደ ቦታው
እሺ እኮ እ ማድረግ ይቻላል እ እንዳመጣጤ ነው ተመዝግበዋል። ከዚህ በፊት እ እ ከዚህ አልተመዘገብኩም በፊት ተመዝግበዋል።
አልተመዘገብም። ሌላ የመዘገበ ቤተሰብ አለኝ ከእነሱ ጋር ልመጣ ስቤ ነበር okay መምጣት ይችላል። ትኬቱን በር ላይ ያገኛል።
በር ላይ እሺ አዎ ሲኤምሲ ሚካኤል Economics Association ህንጻ እሺ አዎ አውቄዋለሁ እሺ